ሄሎ ሄሎ ሰላም፣ እንዴት አደሩ?
እንዴት ነሽማ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እስኪ ትፈልጊ ነበረ?
እሺ ይቻላል። ስልክ ቁጥር ንገሩኝ።
ዜሮ ዘጠኝ አርባ አንድ ዘጠኝ አርባ አንድ
አርባ አንድ አስራ ስድስት አስራ ስድስት አስራ ሶስት ሰላሳ አራት አስራ ሶስት ሰላሳ አራት አሁን ስንት ሰዓት ላይ ነው ግን እማዬ?
እሺ text ልኬልዎታለሁ ማለት ነው። በ link ኡ መመዝገብ ይችላሉ።
እስኪ እ፣ ስንት ሰዓት ላይ ነው?
stand-up comedy የሚጀመረው አስራ አንድ ሰዓት ነው።
እስኪ ዘጠኝ ሰዓት ላይ ትኬት መሸጥ እናቆማለን። አስር እስኪ ተኩል ላይ- mobile banking እምቢ እያለኝ ነው እና እሺ እኔ አሁን ሀያ ሁለት ነው ያለሁትኝ የት ማግኘት መጥተው መውሰድ ይችላሉ። ኢንተርኮንቲኔንታል ነው ያለ ነው። መጥተው ትኬት መውሰድ ይችላሉ።
እሺ እ፣ ጠፍቶብኝ ነው ኢንተርኮንቲኔንታል ካሳንቺስ ያለው
ካሳንቺስ አመጣው አዎ
እሺ እሺ፣ በቃ ወይ እዛ መጥቼ ልደውል አዎ አዎ
እሺ ማ እሺ